ሄሎ ጤና ይስጥልን በሽተቤት
ካሸርኩ ወዳደ ንገረት ነገር እሺ ንገረኝ ካሰርኩት ንገረኝ አስራ ሁለት እሺ
ሰባ ሁለት እሺ
ዜሮ አምስት ዜሮ አምስት ሰባ አምስት
አንድ ጨዋታ ወጥቶብሃል እሺ ኢንተር ሚላን ከቦሎኛ
okay bonus የለው bonus total odd ክ ሰላሳ አንድ ነጥብ አርባ ነው ለ lost ለሆነብህ odd ለአንድ ነጥብ ሀምሳ ዘጠኝ ስታካፍለው ከሀያ በታች ነው ቦነስ የለውም
አርባ ስድስት ነጥብ ምናምን ነው
total odd ነው
ሰላሳ አንድ ነጥብ አርባን
ሰላሳ አንድ ለአንድ ነጥብ ነጥብ አርባ ከዛ አርባ የወጣብህ odd ደግሞ ለአንድ ነጥብ ሀምሳ ዘጠኝ
አ- አካፍለውና አንድ ለአንድ- ለአንድ ነጥብ አምስት ዘጠኝ
አ ለእሱ ስታካፍለው ከሀያ በታች ነው እሺ
ከሀያ በታች ነው አዎ okay ከሀያ በላይ ከሆነ ነው ቦነስ የሚሰጠው አዎ
ለዚህ check ላድርገው ማለት ነው።
check አድርጉ check አታደርግልኝ ወይ እኔ አረኩትኝ እኮ lost ነው እያልኩት ነው እሺ እና ወይ ላይ ቦነስ ማለት ነው የለውም ግን አንተም ማድረግ ትችላለህ ለእርግጠኛ እንድትሆን ራሱ ታካፍለውና ከሀያ በታች ከሆነ ሰላሳ አንድ ነጥብ አርባን ለአንድ ነጥብ ሀምሳ ሲካፈል ዘጠኝ ለአንድ ነው።
ነጥብ አምስት ዘጠኝ ታካፍለውና ከሀያ በታች ከሆነ ቦነስ አለ እሺ